ሄሎ ሀሴት ነኝ።
ራሴ ኧረ በእግዚአብሔር ኧረ ሰዓቱ አለቀ አንተ ጋር በመደወል
ምንድን ነው የተፈ
ካላነሳ ይጠራል አታነሳም።
ተመ- ሄሎ ተመስገን ወይ አዎ እ
order ነ- order number ኡን ንገረኝ።
ሃምሳ አራት ሀያ አምስት የለም።
ገለስልን እ አይ ነካስ ለስ ኧረ ይቆራረጣል አይሆንም። ይቆራረጣል ተመስገን ነው። ሀምሳ አራት ነው ሃምሳ አራት ሀያ
እና አንድ ከተመስ ደውል ስልክ መልስ።
አታነሳም?
አዎ አታነሳም እሺ እንዴ እዮ ሰዓቱ ከአስር አልቋል ደቂቃ በኋላ ደውልልኝ ሰዓቱ እኮ አልቋል
ደውልልኝ። እሺ ከአስር ደቂቃ በኋላ ከአስር ደቂቃ በኋላ ደውልልኝ ሰዓቱስ
ደውልልኝ ከአስር ደቂቃ በኋላ ሲመልሱልኝ እናወራለን።
አት- አትመልስም ኧረ በስመ አብ ወልድ